እዚህ ሰላም ጤና ይስጥልኝ Best Bet። hello hello፣ አቤት ሰላም ጤና ይስጥልኝ Best Bet።
PIN PIN ተዘግቶብን ነበረ።
እሺ እሺ፣ አንዴ ንገረኝ cashier code ኡን።
እሺ ገለኛ cashier ቁጥር ውይ አላወቅኩትም ደግሞ እሱን cashier ቁጥር በዚህ ስልክ ቁጥር ነው ግን አይደለም ይኸውልህ፣ ቲም ተበልቶብኝ ነው ያልከኝ አይደለም?
ጠፍቶብኝ ነው ያልኩት።
ምን
PIN PIN PIN code?
አ እሺ በ- ከዚህ በፊት Best Bet account ነበረክ?
አዎ ነበረ።
እሺ ዘጠኝ ብለን የከፈትከው ወይ ዜሮ ዘጠኝ?
አይ ደግሜ አልከፈትኩበትም። ያው አይደለም በዛው መጀመሪያ ላይ ስትከፍተው ዘጠኝ ብለን የከፈትከው ዜሮ ዘጠኝ
አ ዘጠኝ
አይደለም አ፣ መጀመሪያ ዘጠኝ ነበር፣ አሁን አስራ አምስቱ ነው።
እኮ ዘጠኝ ነበረ።
አሁን ማ- ምን ብለህ ነው እየሞከርክ ያለው? ዜሮ ዘጠኝ ብለህ ነው ዘጠኝ ብለህ ነው login ለማድረግ ዜሮ እየሞከርክ ያለው?
ዜሮ ስድስት በዜሮ ስድስት በ- በፊት ዘጠኝ ነው።
በበፈ- በከፈትክበት account ነው አሁንም እየሞከርክ ያለው አ እኮ። በፊት ዘጠኝ ብለህ ከሆነ የከፈትከው አሁን ዘጠ- ዜሮ ዘጠኝ አትበለው ዘጠኝ በለው። በፊት ደግሞ ዘጠኝ ብለህ ከሆነ የከ- ማነው ዜሮ ዘጠኝ ብለህ ከሆነ የከፈትከው አሁንም ዘጠኝ ብለህ ሳይሆን ዘጠ- ዜሮ ዘጠኝ ብለህ ከፍ- ክፈት እሺ።
እሺ፣ አይ እዛው ላይ አለ እኮ አንድ አምስት ሁለት ስላለ ዘጠኝ ነው የምልህ። ሴቭ አለው እሱ እኮ እሺ፣ እንደዛ ደግሞ ካደረግ እስቲ ቤት ቤት ቁጥረን እሺ ንገረኝ።
ቁጥሩማ እ- አ? ታውቀዋለህ?
ያ ያ አይ አላውቀውም።
በቃ እሺ፣ አይተኸው ወይ መልሰህ ደውልልኝ።
ያ እ?
አይተኸው ወይ መልሰህ ደውልልኝ።
እሺ እሺ እናትዬ እሺ እናትዬ ወይኔ ጸሐፍ ሮ- አይደለም እኮ